hello ጤና ይስጥልን ችብችብ ሰላም እናት የዛሬ ሳምንት አዝዤ ነበርና እስካሁን አልደረሰኝም። ተው
አሳውቀው ነው
አዎ በ- በፌስቡክ እንዳልተቀበሉ።
እንትናችን chat ላይ አስቀምጬ ነበረ።
ትናንት ደውሎሎት ነበር ከቢሮ አዎ ማንም አልደወለልኝም።
ምን ነበር አይተሙ
ቆይ ልንገርሽ።
okay personal ነው order ያደረጉት አዎ personal ነው። አዎ
refund እናድርግሎት ይሄንን ይቅርታ በጣም ምን ምን አልሰማኝም።
ብሩን ተመላሽ እናድርግሎት
እሺ አድርጉልኝ ችግር የለውም።
ተመላሽ እናደርጋለን እሺ እሺ እሺ መልካም